dance
hello ሄሎ ሄሎ ጤና
ሰላም ጤና ይስጥልኝ። ቴሌቪ
እ፣ ጥያቄውን እ፣ ስለ ጥያቄው ጥያቄ ለመጠየቅ ነበር።
እሺ፣ ስለጫው- ጥያቄና መልሱ ላይ
አ
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ላይ ነው ያሉት ጥያቄና መልሶቹ።
አ
እሺ፣ ምንድን ነው ግልጽ ያልሆነ ነገር?
ቋንቋ አማርኛ መሆን አይችልም።
አ ጥያቄና መልሱ ላይ ይቅርታ አይችልም።
እ፣
እ፣ መግቢያውን ነው ወደ አማርኛ የሚቀይርሉት።
እኮ- እኮ- አንድ ጥያቄ አንድ coin ነው።
ባ- አይ ለአ- በአንድ coin ከገቡ ተከታታይ አስር ጥያቄዎች ይሰጡታል። ለአንድ ጥያቄ አስራ አምስት ሰከንድ ነው። ተከታታይ መመለስ አለቦት።
እሺ፣ ተከታታይ ሲመልሱ ትኬት ይሸልሙታል።
እሺ።
እሺ